ሄሎ
ሄሎ፣ አይሰማም?
አሁን ይሰማኛል።
ቦነስ ለማስለቀቅ ነበር።
እሺ ከአስር ID ውን ትነግረኛለህ?
አስራ አራት አስራ አራት አስራ አራት ሀያ አራት ሀያ አራት ሰላሳ አስራ ስንቱ ሁለት በመሀል ይቆራረጣል። ሰላሳ አርባ ሁለት አረ አስራ ሁለት አስራ ሁለት
እሺ ድምፅ አይሰማም።
ሰላሳ አስራ እሺ ሁለት እሺ አሁን ይሰማል?
አዎ